ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንረዳው Hello ጤና ይስጥልኝ አብሮ ይስጥልን Hello እንትን እንትን ዛሬ ቅድም ማለት ነው ዊዝዶ አድርጌ ነበረ ከሁሉ ስፖርት ወደ አካውንቴ ወደ ቴሌ ብር ሰባት ሺህ ብር ነበረ withdraw ያደረኩት እሺ እና ከአካውንቴ ሄዷል። ግን ቴሌ ብር
ቴሌግራም ላይ ልከዋል
ምን ምን ልላክ load እያረገ ከዛ load እያረገ ነበረ። ምን ላ- ምልከው ምንም ነገር የለም። load እያረገ ነበረ።
transaction ኑ ላይ ያልገባለሁትን ፎቶ ያንሱና በቴሌግራም ይላኩልን
successful ነው የሚለው እዛ ሁሉ ስፖርት ጋር successful ነው የሚለው።
ፎቶ ያንሱና በቴሌግራም ይላኩልን
ምንም ነገር እኮ የለውም ማለት ሰባት ሺህ ብር በዚህ ቀን successful ይላል። እሱ እና ከዛ እሱን እንዴት ፎቶ አድርግ አንስተው የሚልኩት ደንበኛችን
እሺ ስታየዋል እንደ- እንዴት እንደሚሆን ለ- ለአሳይሻ እሺ ለ- እልከዋለሁ።